ሌላ
ሀሴት ነኝ።
ሀሴት አስራ ሶስት ሀምሳ
አስራ ሶስት ሀምሳ እሺ ምንድን ነው?
ጨርሽ ነበር ግን ያው ከምግብ ቤቱ አንድ ደቂቃ ቀርቶኝ ነው አነሳውኝ። አንድ አንድ ደቂቃ
ማነው ስምህ?
አትርሳኝ።
አትሳኝ። የየትኛውን ነው? የቻሎሌውን ነው?
የዲቦን አሪስን የቻኑን አይደለም። የዲቦን አሪስ ዲቦን አሪስ አትላስ አ አስበ እነግርልሃለሁ። ያዙልኝ እነግርልሃለሁ።
ጨርሻ ያለው ለማንኛውም መስታ አስተካክላችሁ ኮምፕሊት በሉልኝ። እሺ አስተላልፍልሃለሁ እኔ